ሄሎ ጤና ይስጥልኝ።
አብሮ ይስጥልን። እንዴት ናችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
ደህና እግዚአብሔር ይመስገን። ይሰማል? አ?
አዎ ይሰማል። ሄሎ
ይሰማኛል ሄሎ።
ይሰማኛል ይሰማኛል ይሰማኛል።
እሺ ምን ልር- እሺ Donkey Tube ነው ምን ልርዳዎት?
አ፣ story አለኝ እንትን የሚል
እህ፣ እሺ አ፣ ማለት እንትን ነው እ፣ እኛ የኮምፒውተር ጋር ስቶሪ ነው።
ታሪኮትን ለማጋራት ነው
አዎ ግን ራሴ እንትን ማለት አልፈልግም። አ፣ እ? እ?
ራሴን ደብቄ ከሆነ ምናልባት እንትን አይድ ከሆነ ምን ሴፍ ማለት ከሌለው ታሪኩ ከጠቀማችሁ ምናልባት ለእናንተ ብዬ ነው። እንትን ነው ምን መሰለሽ እ፣ ግን እኛ ጋር ሁሉም እ፣ እሺ
እንትን ነው ይሄ ሄሎ ድምፆት አይሰማም።
ወይ ድጋሜ ልደውል በደንብ አይሰማኝም ምንምሽ
አዎ እስኪ ወይ መልስ